ሄሎ ሄሎ
አቤት።
ሰላም ነው የሚሰለኝ እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። አሁን ዋትሳፕ ላይ ያወራህ ነበር አይደለም?
አዎ እሺ እሺ አባቴ ይኸውልህ በእኛ side balanced ነው የሚለው። ስለዚህ ምን ታደርጋለህ መሰለህ ወደ ምን ነበር የላከው ወደ ቴሌብር ነው ወደ ሲቢ?
ወደ balanced እኮ አይልም በእናንተ ፋይል።
ቆይ አንዴ ይኸውልህ ወደ ላይ አድርጌ ላኩልህ አለ አይደለ? በእኛ side ሙሉ balanced የሚለውን አንስቼ screenshot ልላክልህ።
ሁሉንም balanced የሚለውን ላኪልኝ። confirm ነው የሚለው እኮ በእናንተ ፋይል አንዱ መሀል ላይ ማለት ያለው ነው አይደለም እኮ confirm የሚለው አንዱን አሁን balanced አደረግኩልክ ነው እኔ ደግሞ እያልኩክ ያለው አሁን አድርገሽዋል።
አሁን አድርጌልህ እኮ ነው ይህንን screenshot አድርጌ ላኩልክ። አሁን ግን ሙሉ ላኪልኝ የምትለኝ ከሆነ እልክልሃለሁ፣ ችግር የለውም።
እሺ፣ ግን ቅዳሜ ማታ ላይ ነው የላኩት።
እሺ እሺ፣ አንዴ እዛው ላይ ልላክልክ። በቃ balanced የሚለው ነው ይኸውልህ፣ ችግር የለውም። ካልገባልህም እኮ connection ሊሆን ይችላል። እስከ ከከሰዓት ምናምን ጠብቀውና ችግር የለውም። እስከ ከከሰዓት አይ ዛሬ ጠብቀውና ሀያ አራት ሰዓት አልፎታል ዛሬ።
አይ ነው እኮ ገብቶኛል። አሁን ነው confirm ያደረግኩልክ እኔ ማለት ነው።
okay ስለዚህ እ፣ እስከ ከሰዓት እስከ ስድስት ሰዓት ምናምን ጠብቀውና የማይገባልህ ከሆነ መልሰህ ካውራኝ ችግር የለውም። እ፣ check አስደርግሃል- አስደ- አስደርግልሃለሁ ከዋናው።
እሺ እስከ ግን ስድስት በእኛ ሰዓት side ልጠብቅ።
balanced ነው የሆነው። ሰው ትንሽ አይ።
ጠብቀውና እንትን በል check አድርገው። እሺ እሺ አባቴ እሺ፣ መልካም ቀን።
እሺ።
እሺ ችግር የለውም።